ሄሎ
ሄሎ፣ ሰላም ቤቲ፣ ሰላም ነው። አኩ እንዴት ነህ?
እንዴት ነሽ? አማን ነው። ደውለሽ ነበር?
እግዚአብሔር ይመስገን። ይህ ነበረው ምሳ ጨርሰን ነው ወይስ
አይ ተመልሻለሁ፣ ለአንቺ ብዬ ነው።
እህ እህ ለኔ ብለህ ነዋ?
እ፣
አዲስ ቁጥር ነው ደግሞ ይሄን የለኝም
እ፣ እሺ፣
እና ዋናው መገናኘታችን ነው።
አዎ እና opportunity የለውም አልከኛ። እሱን አይቼ እኮ የደወልኩልህ ያ እንደዛ ብኝ ጠይቄ
ጠይቀህ ነበረ።
ያ ያለው እንደውም ጭራሽ ወንጀለኛ ነሽ ትታሰሪያለሽ ሁላ እንደዛ ነው የተባልኩት።
ከ- ከሰራ ከዛ ውጭ ግን እንደ- አለ አለ አዎ አለ አዎ ከተባለ እንትን እንግ- እንግሊዝኛ ማስተማር ምናምን ነው እህ እህ
እንግሊዝኛ ማስተማር ነው ካለ አይ፣ ራሱ ማለት ነው።
እሱ ይቻላል ማስተማር።
rare እድሉ እሱ ብቻ ነው ካለ አዎ።
እሱ ካገኘሽ ነው
okay እንግሊዝኛ መቻለሽን ምናምን ነገር ካዩ ምናልባት አዋይ የሂደቱ ደግሞ በሰው በሰው- ተዛሪ የሚያስተምር ምናምን አውቃለሁ እንደዛ እንጂ ቢሆን።
ያን ያህል guaranteed አይደለም።
አዎ
እና ግን እስከ ሴፕቴምበር አልቆይም አልሻ እህ እህ። ይሄ ነገር እንዴት ነው ላይክ ይስ- እንድ- ማለት ይሄም አሁን በዚህ ምና- ሆፕ ሪስክ ወስጄ ብሄድ እንዴት ነው አንተ ያ፣ እስኪልህ?
ኦኬ። እንደዛ አይ ሰው የምታውቂ ከሆነ እንኳን አሪፍ ይመስለኛል።
እህ እህ። ድምጽ ግን ሰው በደንብ የምታውቂ አይሰማም።
ካለ የምታውቂው ሰው ካለ አሪፍ ይመስለኛል።
እዛ አይሰማም አሁን እንዴ?
ካለ- ይቆራረጣል፣ አዎ ነገር ክሊር አይደለም።
ይቆራረጣል።
አሁን ይሰማኛል። ትንሽ አለ መሰለኝ ነበር።
ይቆራረጣል እንዴ ድምጿ?
አሁን ይሰማኛል። እና አሁን risk ወስጄ ብሄድ እዛ ሄጄ probability ያለው ለሴፕቴምበር apply ባደረግ ምናምን hello
ምን- ምን አልሽኝ ቤቲ?
እ፣ ምን አሁን ምን ትመክረኛለህ? አሁን እንዳንተ
እም፣ ቆይ እስኪ እየተቆራረጠ መሰለኝ።
አዎ መልሼ ልደውልልህ?
መልሼ ልደውልልሽ።
እሺ እሺ
እም።